hello ጤና ይስጥልን ችብችብ እንዴት ነሽ ደህና አደርሽ ወዬ ሰላም
ትናንትና እናቴ ደውዬ ነበር እና እሺ ትናንት የሚመጣውን order ዛሬ አንድ ላይ እንዲመጣልኝ ብዬ ነበር እና ግን እንትኑ የተቀየረ አይመስለኝም። order code ኡ መቀየር አለበት። አ?
አይ ችግር የለውም እም። ባለፈው ግን እንደዛ ብሎ አስቀርቶብናል። ለዛ ነው።
እም፣ በስልክ ነው order ያደረጉት አሁን አዎ።
በደወሉ ላይ አዎ አሁን ናት
ማታ ተደውሎሎታል ከቢሮ
አልተደወለም። ግን order የሌላ ያዘዝኳቸው የቲማቲም የምናምን እ፣ ኮዱ ሲገባልኝ ነበር።
ምን ነበር የቀረቦት item
እም፣ መቅረት ሳይሆን ትናንትና ሶስቱ item ሊመጣ ነበረ እ፣ ትናንትና ማለት ነው። ቀይ ስር አዎ ምናምን ነገር እና እ፣ ሁለቴ ከእንትን ከሚባል ብዬ እኔ አንዴ ሁሉም እንዲ እቃ እንዲመጣ ስለፈለግኩኝ ሶስቱን ወደ ዛሬ አዘዋወርኳቸው ከዛሬው ጋር ማለት ነው። ዛሬ አራት ላይ ስለዚህ ተማለኝ እ፣ እቃ የካ- ካሮትና ፓፓያ ኮድ ደርሶታል
እም፣ ካሮት ነው ቆይ let me check አንዴ ማየ እሺ
እ፣ ካሮት እና የሽንኩርት የ tomato ደርሶኛል ዛሬ።
እሺ ፓፓያም ደርሶኛል። አራቱ በ- ደርሶኛል። ትናንትና ስለዚህ ደግሞ የምንድን ነው
እ፣ ትላንትና already የ zucchini ና የ beetroot እንትን የቀይ ስር ማለት ነው እም፣ የእሱ እም።
ደርሶኛል እና የድንች
በቃ ስለዚህ አሁን ዛሬ ሁሉንም ይዘው ሲመጡ የእያንዳንዱን ያሳዩዋቸዋል ማለት ነው እንጂ እንደ አዲስ ኮድ አይላክም።
እሺ። ስለዚህ ግን አሁን check ታደርጊልኛለሽ ሁሉም እንደወጣማ አንድ ላይ ሰባቱም item ባለፈው ስለ አንከራተቱን ነው ትንሽ ለዛ ነው። እሺ እሺ ችግር የለውም። አዎ ወጥቷል፣ ሁሉም
አንድ ላይ ሰባቱም አዎ ወጥቷል። driver ሲደርስ ያው እንጠቀማለን።
ይደውላል። እሺ እሺ እሺ፣ እሺ፣ እናመሰግናለን። መልካም ቀን።